hello hello
ሄሎ ሄሎ ሰላም ሰላም ነው?
አብሮ ይስጥልን። ሰላም።
በችፕስ
አዎ ቺፕ ቺፕ ነው የምንፈራ።
ከትናንት ወዲያ ወዲያ ልበል ስንት ቀን? ሶስት ቀኑ እሺ አለ ለክቶይ ያልደረስ
ኪሱ ቁጥር ይነግሩኛል።
አስራ ሶስት እሺ ሰባ አምስት ሰባ አምስት ሀምሳ ሶስት